ጤና ይስጥልኝ።
ጤና ይስጥልኝ ደንበኛችን ምን ልርዳዎት? ደንበኛችን ይሰማዎታል? ደንበኛችን መስመሮት በጣም እየተቆራረጠ ነው። መስመሮት እየተቆራረጠብኝ ነው። ምን ልርዳዎት?
ትናንት አስመዝግቤ ነበር የድራፍት ማሽን ትላንትና እሺ፣ የቢጂ አይዲ